ሄሎ
ሄሎ
ሄሎ፣ መልሽ hello።
ሁሉት እሺ፣
hello፣ አይሰማም።
ይሰማኛል።
እሺ፣ መልሽ የደወልኩልዎት ከ ChipChip ነው።
እሺ፣ እሺ፣
እሺ እ አሁን check አድርጌልዎት ነበርና location ኦትን ሳየው ቸርችል ነው የሚለው።
ኧረ እኔ ጋ እኮ system ኡ ነው እንደዛ ያደረገው
አዎ ቸርችል እንጂ ነው እኔ የሚለው።
አሁን እኔ የሞላሁት ቡርቃ ዋዩ ጀሞ አንድ ነው።
አዎ እሱ ትክክል ኖት። ግን ምንድን ነው የሚያደርጉት አሁን ይሄ ነገ በ return ተመልሶ ይመጣልዎታል ለነገ። ለሌላ ወይኔ፣ ጊዜ ግን ስንተኛ ቀኑ location ኡን መሰለሽ?
location ኡን ማስተካከል አለብዎት እርስዎ።
no እኔ ጋ ያለው አሁን ከፍቼ screenshot አድርጌ ልልክልሽ እችላለሁ።
እሱ እኔ ጋ ትክክል ኖት።
ያለውን ግን እንደ አዲስ ሞልተው ሞክረውታል?
አዎ እኔ እኮ እዛ ነው የሞላ ያለው። ቸርችል ስቀባ ቸርችል አደርገዋለሁ። ግን እኔ አሁን ቤት አካባቢ ስለሆንኩኝ በ- በመኖሪያ ቤት ነው ያደረኩት።
okay
ስለዚህ አሁን ይሄ screenshot already- አድርጌ ልልክልሽ እችላለሁ። ቁጥር ስጭኝና። በፍጹም አይደለም ቸርችል አልሞላውም።
እሺ አሁን ትክክል ኖት። እኔም እኮ አሁን እዚህ ጋር እ እሺ ካሉኝ እኔም ልልክልዎት እችላለሁ። አሁን የሚያሳየው location ማለት ነው።
አሁን ቸርችል ከዚህ ላይ ነው በፊትም እያሳየኝ።
አለው መቼ መቼ ዕለት ነው ሽንኩርትና ጥቅል ጎመን አምጥተውልኝ ነበር ነው የሆነ ልጅም አንስቶ ቸርችል ነው የሞሉት አለኝ። በፍጹም እኔ ቸርችል አልሞላውም። ስለዚህ system ኡ ጋር ነው ችግሩ። እኔ ጋር ያለው screenshot አድርጌ እልክልሻለሁ፣ ግን እ, እየተናበበ አይደለም።
እሺ አሁን ይሄ እኔ ምንድነው የማደርግልዎት በ return ነው ለነገ የሚወጣው። በ return ኦ፣ ያለዎትና ዛሬ መውሰድ አልችልም ማለት ነው።
አዎ ለ- ዛሬ ይኸውልዎት አሁን የቸርችል driver ነበር ይዞት የወጣው። ከዛ እም፣ ትክክል አለመሆኑን ሲያውቅ መለሰው ወደ store ማለት ነው።
ለሌላ ሰው ሰጥልሻለሁ ብሎኝ እኮ ነበር።
አዎ ልክ ነው። ታይ እንደዛ ማድረግ አልቻለም። ምክንያቱም ሊገናኙ አይችሉም። ያው በተለያየ አቅጣጫ ስለሆነ የሚመደቡት እም፣ እ ሊገናኙ አይችሉም። ግን እስኪ እንደ አዲስ ይሙሉት። ለመጨረሻ ጊዜ እንደ አዲስ ሞልተው save address የሚል አለ መጨረሻ ላይ save ያድርጉት።
እሺ በቃ
እሺ እሺ፣ ለነገ ይመጣልዎታል።
እሺ እሺ እናትሽ፣ እሺ፣ መልካም ቀን። እሺ አመሰግናለሁ።